ጤና ይስጥልን ደንበኛችን ተቋረጠ። ይሰማል?
ሄሎ ሄሎ፣ እናት
ጤና ሄሎ፣ ይስጥልን አብሮት ስልኝ
ደንበኛችን ተቆራረጠ?
ይሰማዎታል? ሳቦን ሆቴል ኖት?
አዎ፣ ሳቦን ወጥ ሮማን አበራ ይላል።
እሺ ሙሉ ስሙን ይንገሩን።
እ? እ?
ሙሉ ስሙን ይንገሩን።
ሙሉ ስም ሮማን አበራ ዘርገው
ሮማን አበራ።
ሮማን አበራ ዘርገው
እሺ ስልክ ቁጥር የደወሉበትን ልመዝግብ ወይስ ተቀያሪ ይሰጡኛል?
እ? እ?
ስልክ ቁጥር አሁን የደወሉበትን ልመዝግብ ወይስ ተቀያሪ ይሰጡኛል?
ተቀያሪም አለኝ ሌላም ይሄ በዚህም በሌላም ልስጥሽ።
እ፣ እርስዎ የሚገኙበትን ማለት ነው ስንደውል ወይ ሰራተኞቹ ሲመጡ ደውለው ዜሮ ዘጠኝ አስራ አንድ
በተጨማሪ ነው።
አ
እሺ ዜሮ ዘጠኝ አስራ አንድ ስልሳ አራት
ስልሳ አራት ስልሳ አምስት ስልሳ አምስት ሀያ ሶስት ሀያ ሶስት
ወርቅነህ ጌታቸው።
እሺ ደንበኛችን ልዩ ቦታው ላምበረት መገናኛ ነው አይደል ያሉት?
አዎ ላምበረት መናኸሪያው ጋር ላምበረት መናሪያ ማለት ነው።
አዎ
እሺ ቅሬታዎችን መዝግቤ ልዎታለሁ። ለሚመለከተው አካል አስተላልፌ ያለው አስተላልፌ ልዎታለሁ።
እሺ፣ አመሰግናለሁ።
እሺ ሌላ ምራዳውት ነገር አለ?
እ?
ሌላ ምራዳውት ነገር አለ?
አይ በቃ ድራፍት አለኝ አለ።
እሺ ስለደወሉ እናመሰግናለን። አገልግሎቴ ላይ ያሉትን ሀሳብ አስተያየት ከሚሰሙ ድምጽ በኋላ ያስቀምጡልን። መልካም ቀን ይሁንልዎ።
ኦኬ።